ሄሎ ጤና ይስጥልኝ ቤስት ቤት ሰላም ነው። እንዴት ነህ?
መስገን መለዳ እንትን
ድምፅ ድምፅ ርቋል። ድምፅ ርቋል።
ወጪ ወጪ ጠይቄው ማለት ነው እሺ ወደ account ኤ አላስገባልኝም እስካሁን።
እሺ። አሁን የደወልክበት ቁጥር ነው የቤስት ቤት ስልክ ቁጥርህ?
አዎ በዚህ ቁጥር ነው።
መቼ ነበር ያዘዝከው? ትናንትና።
አዎ ማታ ሌሊት። አዎ እሺ እሺ፣ ቼክ እያደረኩት ነው፣ ጠብቀኝ። እሺ አስራ ሶስት ሺህ ብር ነው አዎ
አሸናፊ ኃይል ወደሚል የንግድ ባንክ account። ሄሎ አቤት አቤት። አዎ አዎ እሺ፣ አሳልፌ ብለው ከተወሰነ ደቂቃ በኋላ ወደ ንግድ ባንክ account ብሩ ይገባል። እሺ okay። እኔ የምልህ እሺ ችግር የለውም ማለት የፈለግከውን ብር ትናንት እንትን ማለት ትችላለህ። withdraw ችግር የለውም።
እ እ እ withdraw ስታደርግ የፈለግከውን ብር ማድረግ ትችላለህ።
ትችላለህ፣ ግን በቀን እስከ ከመቶ ሺህ ብር በላይ አይቻልም። በቀን እሺ limit አለ።
OK። እሺ ይሄኛው ይሄኛው እስከ ይቆያል።
አይ በቻፓ ስለሆነ ትንሽ ደቂቃ ነው ፈጀ ይገባልሃል።
በቃ እሺ አባቴ።
እሺ እሺ መልካም ቀን።